ጤና ይስጥልኝ።
አብሮ ይስጥልን።
ከቢጃይ ጥሪ ማዕከል ለምደውለው ደንበኛችን እሺ
ቤተልሔም ሬስቶራንት ነው።
አዎ የቢጃይ መለያ ቁጥር የያዘ አጭር የጽሑፍ መልእክት ተቀብለዋል?
እ ምን አልሽኝ?
የቢጃይ መለያ ቁጥር የያዘ አጭር የጽሑፍ መልእክት ተቀብለዋል? በስልክዎ?
እ እኔ እንጃ እማዬ አላስታወስኩትም። አሁን ስራ ስለያዝኩኝ እሺ የያዙ ልንገረዎት አራት ዘጠኝ አርባ ስድስት ቆይ አንዴ
ዜሮ ስድስት ዜሮ አራት ቆይ ቆይ አልሰማሁሽም። አርባ አርባ ዘጠኝ አርባ ስድስት አርባ ዘጠኝ አርባ ስድስት ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት አዎ እሺ አመሰግናለሁ።
መልካም ምሽት ደንበኛችን አውርቼ